ኢትዮጵያ ሰላም ነው ያው ሁሉ ይባላል።
እንዴት ነሽ? ሰላም ነሽ?
እግዚአብሔር ይመስገን።
አለን አለን። እንትን ነበረ ፍሪጅ አይሰራልኝም እና ምን ነው ዝም ብሎ ይሽከረከራል፣ በአሉ ይሽከረከራል እና መብራቱ ያበራል፣ ሌላ ነገር አያቀዘቅዝም፣ አይሰራም፣
እሺ fan ኡ ይሽከረከራል ግን አያቀዘቅዝም።
አያቀዘቅዝም ምንም ነገር። አዎ እሺ ደንበኛችን ልመዝግብ ብሎት ቢጂ ID ኣችን ያውቁታል።
እ BGI ID እ ያውቁታል።
እኔ አላውቀውም። ፍሪጁ ከገባልኝ ራሱ ዛሬ ነው በስልክ መከራ
የቤት ስም ማን ነው የሚለው?
ያም አቢሲናን ደውላ አሳውቅና እሷ መጀመሪያ እዛ ደውል ስላሉኝ ነው።
ዛሬ ነው የመጣው ፍሪጁ።
ለኃላፊዎች ተነግሪያቸዋል። ኃላፊዎች ደግሞ አሁን ሲሆን ይሰራ ትንሽ ጠብቆ ብሎ ነበር። ከዛ አይሰራም እዛ ደውላ አሳውቅና እዛ አሳውቅ አሉ እና ቴክኒሻኑ አይመጡም፣ እዛ ሳይደውል አይመጡም ስላሉ ያ እኛ ጋር ነው የሚመዘገበው። ዛሬ ነው የመጣው ፍሪጁ።
በፍሪጅ የመጣ ሶስት ሰዓት አካባቢ ነው ምናምን።
ዛሬ አዎ እሺ፣ ደንበኛችን መዝግቤ ወደ ጥገና ክፍል እልክልዎታለሁ። አንዴ ታስቡ መስመር ላይ እሺ።
ሙሉ ስም ይንገሩ።
ያም አቢሲናም የኔ መንግስቱ ፍቃዱ።
መንግስቱ ፍቃዱ አዎ የት አካባቢ ነው?
ያም ማርያም ዙሪያ
ማርያም ማዞሪያ ማለት ነው።
እም።
የት አካባቢ የትኛው?
ቡልቡላ ቡልቡላ ማርያም ዙሪያ የቦሌ ቡልቡላ?
ታክሲ መያዣ ጋር ማለት ነው።
እሺ ቦሌ ቡልቡላ ማርያም